ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
እንትን ይላል screenshot ኡን ጥያቄ ምልክቷን ገብቼ ስገባ ማለት ነው እሺ
ዋና ማውጫ ውድድር ይዙ ፕሮግራም ስፖን ገቡ ምናምን ያለበት እዛ- እዛ ላይ ነው የምልከው screenshot ኡን
ምን አሉ?
የሆነ በቴሌግራም ገጻችን ስገባ እ ዋና ማውጫ ውድድር ይግቡ ፕሮግራም ቋንቋ ይቀይሩ ምናምን የሚል አለ። እዛ ላይ ነው የምልከው።
ተጨማሪ የሚለያይ ነው እኮ የሚያገኙት ደንበኛችን።
አ ተጨማ ምንድን ነው የፈለጉት እርሶ?
ወጪ
okay ወጪ ማድረግ ፈልገው ነው ወጪ አድርጌ አልደረሰኝም እና አልመጣልኝም።
እኮ ተጨማሪ የሚለው ላይ ሲገቡ የዝውውር ታሪክ ላይ ነው የሚያገኙት ደንበኛችን።
ተጨማሪ የሚለው ላይ ስገቡ አዎ ተጨማሪ የሚል አላል- አለ እሱ ላይ ገብተው የዝውውር ታሪክ ላይ
እሺ፣ ተጨማሪ ታሪክ የሚል ወይስ ከመታች እሱ ላይ ሞክሮሽ ከዛ